ሄሎ ጤና ይስጥልኝ።
አቤት ሰው ነው?
እግዚአብሔር ይመስገን። ከቪዛ ኢትዮጵያ ነው የምንደውለው ነበር። ተቋረጠ
አዎ ተቋርጦብኝ ነው።
እና ዜሮ አራት ኮንዶሚኒየም ነው አይደል ያሉኝ?
ዜሮ አራት ኮንዶሚኒየም ያው እዛ ሰፈር ነኝ እኔ በ- ደም አሁን ከቀረበ እዛው ሰፈር ነኝ ያለ ዘለቀ ነን።
አሀ ከኮንዶሚኒየም ወጥታችኋል?
አዎ ከዛ ወጥተን አለ እዛው አጠገብ ነው ያለ ሊያቦ ያቦ
አሀ፣ ስ- እዛው ኮንዶሚኒየሙ አካባቢ ናቸው አሁን?
አዎ እዛው ሰፈር ነን።
እሺ አሁን ምንድን ነው የሆነው?
ግን ሰዓቱ አባል ማስያለ መቀመሻና መቀመሪያ የለም።
አሀ፣ አይሰራም።
አይ ስራ በጣም ነው የሚያስቸግረው እና ዲዛስተር በዋን ወርዶ በቃ
እሺ ደንበኛችን ጥያቄዎትን መዝግቤ ወደ ጥገና ባለሙያዎች አስተላልፍ ያለሁኝ። ሌላ ምረዳውስ ነገር አለ?
በቃ ይሄ ብቻ ነው ያሉት ሁሉ ያ- ያ- ያስራም ስለ ደወሉ እናመሰግናለን። አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።